የለውጥ ትምህርት ቤት
ከጫፋ ወደፊት
ምን አልከኝ?
ከጫፋ ወደፊት ሌሎች
ከቻፓ ወደ ቴሌብር ወደ ቤት ቤት ለማስገባት ነው ብሩ።
አይደለም ከጫፋ ወደ ቴሌብር ለማለት ከቤት ቤት ማለት ነው።
በቻፓ አድርገው ወደ ቴሌብር።
አዎ ጫፋ እሺ፣ ላይ ወደ- የነበረው ግን አ፣ ወደ ቴሌብር ማለት ነው።
እሺ አዝኋል።
አዝዥ ያለው ግን አይሄድም። ግን ልትጨመር option ኡ option ኡ ላይ ቴሌብር የለም ባንክ ነው ያለው።
እሺ አሁን ደወልክበት ስልክ ቁጥር ነው የቤት ቤት ስልክ ቁጥር አዎ አዎ
ሌላው ሌላው ስንት ብር ነበር?
አይ ለማሳለፍ ቁርብ ያለኝ አሁን ቴሌብር option አላመጣ ብሎ
እሺ ቴሌብር አላመጣ ሳንቲም ፔ ሞክረው። እሺ ሳንቲም ፔ እየሰራ ነው።
እ በሳንቲም ፔ ሞክረው።
በሳንቲም በሳንቲም ፔ አዎ፣ option ኡ አለ።
በምን ሳንቲም ፔ ሶስተኛው አማራጭ ቻፓ ሶስተኛው አለ አማራጭ?
አይደለ? ሶስተኛ አዎ።
ሳንቲም ፔ የሚል አለ አይደለ? በሱ ሞክረው።
እሺ እሺ እሺ መልካም ምሽት።